ሄሎ
ይሰማል።
እግዚአብሔር ይመስገን። ዶን ክቲቭ ላይ ነው የደወሉልን። ምን አሉኝ?
ከዚህ በፊት ተመዝግቤ ነበረ የትምህር ጉዲሻ
እሺ
ግን ደውልላት ሁሌን ሲጀመር ምናምን ተብዬ ነበረ። ከዛ እስካሁን አልደውሉልኝ።
መች ነበር የተመዘገቡ?
ይይታል አንድ ወር በፊት
አዎ class ኣችን ከመስከረም በኋላ ነው የሚጀምረው
አሁን እና እ፣ አይለማ በሚጀምር ሰ- አዎ፣ አሁን የለንም። በሚጀምር ሰዓት እንደውሎታለን።
በኦንላይን የለም። አሁን
እ?
በኦንላይን
ምን አሉኝ?
በ online በ online
አዎ በአካልም በኦንላይንም እንሰጣለን። ሲመዘገቡ የኦን ባስያዙት ስልክ ቁጥር እንደውሎታለን። እሺ መልካም ቀን።